እንዴት ነህ?
አለሁ ሰላም ነው?
ይመስገን ገባሽ?
አዎ ደግሞ በዚህ መጣሁልህ
እንኳን ደህና መጣሽ።
እንኳን ደህና ቆየኸኝ እና
አለሁ
መኖር ጥሩ
ሁሉ ሰላም?
ሰላም ነው ይመስገን እ
ዋናው እሱ ነው።
እውነት ነው
እና እንዴት ነሽ ታዲያ?
አለሁልህ
ተሻላት ልጅሽ?
ኧረ ምን እንደው አስማት ነበች ምን ይሻላል ሂድ መለስ ልባታል ዛሬ ብቻ ነው ትምህርት ቤት ዛሬ የት ሄዳለች?
አዎ ደግሞ አብይም ታመመ
ኡ፣ ቀጠለ ደግሞ እሱ
መቼ ነው ከትናንት ወዲያ ታመመ ከዛ ለእሱ የተሰጠውን መድኃኒት ሄደን ገዛንለት እሱን ተሰጠው አ፣
ደግሞ ይኸውልህ ደህና ይሆኑና ደግሞ ይታማሉ ከዛ ትምህርት ቤት ቀረ እኔ አይ ሂድ በቃ እንዳያገረሽበት እረፍት ያልኩ አልኳት ከዛ የኔዋም አልሄደችም ነበር ኪታ አባቱ በጣም ውላ ያለች ድሮም እያለች ማታ ደግሞ የታመመች እ ቻው በቃ ማታ ትምህርት ቤት ሄደ
ወይ ደውዪልኝ ትንሽ ቆይተሽ ሄደው
ይዣቸው ልወጣ ነው። ሳዳ እንዴት ነው? ኢምራን ያው ሄሎ በቃ ወይ እንዴት ነው?
እ እ
ከአንድ ከሀያ ደቂቃ በኋላ መደወል ይችላሉ?
ምልክት አድርግልኝ እደውልልሃለሁ እሺ እሺ እሺ
ድምፁ በጣም
እ ድምፁ ነው እሺ ቻው
እሺ